hello ጤና ይስጥልን።
በየአይነት ይያዙ አዎ ከቢጂ የጥሪ ማዕከል የደወለ ደንበኛችን ተመዝግበው ሳያልቅ ስልኩን አይዝጉት። ደንበኛችን መስመር ላይ ጠብቁን። መከታተያ ቁጥር ስለምንሰጠውት እሺ፣ ደንበኛችን የእርስዎን ስም ይነግሩናል? ስም ይንገሩን። የእርስዎን ስሙ የሆቴል የእርስዎን ግሮ- የእርስዎን የሰው ነው የእርስዎን የደዋይ ስም
ታድስ ታዴ።
አዎ ታድስ የ- የአቤት- የአባት ስም ይነግሩናል?
ታድስ በቀለ
የድርጅቱን ስም ይነግሩናል?
የድርጅቱ ስም ክሮፕ ክሮፕ ክሮፕ ባውሳ ክሮፕ ክሮፕ አሃ ክሮባ ክሮፕ አውስ አውስ ክሮፕ ሀውስ አአ
ስልክ ቁጥር የደወልበትን እናያዘ
ቁጥር ስልክ ቁጥር የደወልበትን እናያዘ
አአ ይሁን እሱ ነው።
አድራሻ የት አካባቢ ነው?
እዚህ ነው ማራማ እንትን ቡልቡላ ማራማ ዞራ ዘጠና ሶስት ቡልቡላ ቡልቡላ ዘጠና ሶስት
ሽተመት መስመር ላይ ጠብቁ። መዝግብ ይጨረስ መክፈያ ቁጥር ሰጥቶታል።
እህ
መዝግብ ይጨረስ የወረፋ ቁጥር ስለምሰጠውት መስመር ላይ ጠብቁም። በዝግጅት ደመኛቸው ደመኛችን መስመር ላይ ነው። ደመኛችን መስመር ላይ ነው።
ደንበኛ
የወረፋ ቁጥር የያዙ
እህ እህ አስራ ስምንት ሁለት መቶ ስልሳ ሶስት የወረፋ ቁጥሮት ነው። በዚህ ሶስት ቀን ልም- ውስጥ የማይመጣልህ ከሆነ ያሳውቁን።
ሁለት መቶ አስራ ስምንት ሁለት ስልሳ ሶስት አስራ ስምንት ሁለት ሁለት ስልሳ ሶስት
ሁለት ዘጠና ስልሳ ሶስት ደንበኛችን
አስራ ስምንት ስልሳ ሶስት ስልሳ አስራ ስምንት ሺ ሁለት መቶ ስልሳ ሶስት
ሁለት መቶ ስልሳ ስድስት
ደንበኛችን ስልሳ ሶስት ነው መጨረሻው፣ ስልሳ ስድስት አይደለም።
አስራ ስምንት
ሁለት መቶ ስልሳ ሶስት
ሁለት መቶ ስልሳ ስድስት
ስልሳ ሶስት ስልሳ ሶስት አዎ ደንበኛችን።
እሺ ሁለት መቶ
ሌ- ሌላ ምረዳውት ነገር አለ?
እህ እህ
ሌላ ምረዳውት ነገር አለ?
ሌላ
ሌላ ምረዳውት ነገር አለ?
አይ በቃ
ስለደወልን እናመሰግናለን። ስለ አገልግሎት ያለው ስለ ሀሳብ ትክክል እሺ።
ድምጽ በኋላ ያስቀምጡ መከታተል እሺ